hello ጤና ይስጥልን ዋሽንግተን ህክምና አብሮ ጤና በዋሽንግተን እንትን ምንድን ነው MRI እናንተ ጋር እንዲነሳ ቀን ዶክተር እዚህ አናግራችሁ ነበር። ቤጂንግ ሆስፒታል እ
ቤጂንግ ሆስፒታል የሚሰራ ቀን አናግሮ ነበር እና አምቡላንስም ተነጋግረን ይመጣል ብሎን ነበር። እስካሁን አልመጣም።
ከየት ነው? ከቤጂንግ ሆስፒታል ነው።
ከቤጂንግ ሆስፒታል ነው እናንተ ጋር ነው የተነጋገርነው MRI እንዲነሳ
እኮ አምቡላንስ ተነጋግራችሁ ተነጋግረን ነበር
እኮ እንደውላለን ያላችሁት አይደለ?
አረ ይኸው እንደውላለን። ስልኩን መች ሰጠን? ዶክተሩ ስልኩን እኮ አልሰጠንም። አሁን ግራ ሲገባን ነው የጠየቅናቸውና ይህን አጭር ስልክ ቁጥር ያገኘ ነው
እኮ አሁን ነው የፈለጋችሁት አይደለ? አምቡላንስ ታዲያ ከየት ነው? ከቤጂንግ ነው ያልከኝ?
ከቤጂንግ ነው። አዎ አሁን ነው የምንፈልገው። አዎ እሺ እንልካለን።
መል- መልካም በዚህ ስልክ መልሰን እንደውላለን።
እ እሺ በዚህ ስልክ